ሰላም ነው። እንዴት ናችሁ?
አለን እግዚአብሔር ይመስገን።
ብሩ ቤስቤስ ላይ ብር ወደ ሲቀይሩ ፎጀር ላይ ደግሞ ወጣው የገባ ቦታ እንጂ እኔ ግራ ገባኝ።
እ?
የኔ ፎጀር ላይ ውስጥ ቤስቤስ ውስጥ በቮቸር ካወጣሁ በኋላ እኮ በካሽ ሄደ ከቤት ቤት ሱቆች ነው መውሰድ የምትችለው። እሺ
አ?
ከቤት ቤት ሱቆች ነው እንጂ ወደ ቴሌብር ወይም ወደ ሌላ የባንክ አማራጭ አይገባም።
እ?
ሄሎ፣
ሄሎ ይሰማል?
እሺ እየሰማኸኝ ነው?
አዎ
እሺ በ voucher withdraw ካረክ ማውጣት የምትችለው ከቤት ቤት ሱቆች ነው ሄደ
አሁን ፎ- voucher ላይ ይመለሳል ብሩ
ወይ ደግሞ ወደ ወደ ቤት ቤት account መመለስ የምትፈልግ ከሆነ ደግሞ step አለው። እሱን ልንገርክና ራስ መልሰው። እሺ
እሺ አይ ወደ ቴ- ወደ ወደ ቴሌብር ላይ አ፣ እዛ ላይ ያስፈልጋለሁ ቴሌብር ላይ እዛ አስገባው እኮ ቴሌብር ላይ ማስገባት የምትችለው አንተ መጀመሪያ ወደ ቤት ቤት account መልሰውና ከዛ እዛ ላይ ትጫወት ነው የምትችለው። እሺ
እሺ ወደ ቤት ቤት እኮ አንተ በ voucher ነው አይደለ ወጪ ያደረግከው እ፣ voucher ላይ ነበረ መጀመሪያ ብሩ ታውቃለች እኮ ይኸውልህ፣ ወደ ቴሌብር አይገባም ከ voucher አሁን ወደ ቴሌብር ለማስገባት አትችልም እያልኩ ነው።
ለምን ለምን እንደዚህ ይባላል?
በ voucher ይኸውልህ ማውጣት የሚቻለው ሄደ ከቤት ቤት ሱቆች ነው ሞ- ሄደ ማውጣት የምችለው።
ቴሌብር ላይ ለምን እምቢ አላችሁ?
ወደ ቴሌብር ለመ- ለማስገባት መምረጥ የነበረብህ ተ- ቻፓ ወይም ሳንቲፔ ስለነበረ ነው። እሺ
ቻምባ አዎ ቻፓ ወይም ሳንቲፔ የሚል አማራጭ እያለ ነው አደላ አንተ voucher የሚለውን መርጠህ ያስገባኸው።